ሄሎ አቤት። እሺ ይሰማኛል።
ሰላም ነው?
እግዚአብሔር ይመስገን።
ሴቱን ፈልጋለሁ።
ማን ልበል ስምሽን?
እ?
ስምሽን ማን ልበል?
ሄሎ
ማን አልሽ?
ምን?
ስምሽን ማን አልሽ? አይሰማ። ሄሎ
ሄሎ
እሺ፣ ስምሽን ማን ልበል?
ስምሽን ትባላለች?
አዎ
ቤዛ
ቤዛ።
አ
እሺ ቤዛ፣ ስንት አመትሽ ነው?
ዘጠኝ
እሺ እ አሁን ላይ እኛ አምስት አመት እና ከዛ በታች የሆኑትን ብቻ ነው እየመዘገብን ያለው። የዘጠኝ አመት ስንጀምር እንደውላለን።
እሺ እሺ፣ አመሰግናለሁ። እሺ፣ እሺ እናመሰግናለን።
እሺ።